ሮባ ሮባ
ሄሎ ኦ ሰላም ጤና ይስጥልኝ ሚስት ቤት
ኦሮመኛ ታበጀ ኦሮመኛ ኦሮምኛ ሰባት ሰዓት ላይ ደውለልን እሺ ምሳ ወጥታለች
እሺ ውዝድሮ
እም፣
ውዝድሮ ሺ ሺ ብር ውዝድሮ አድርጌ አልገባልህም አ አልገባኝ ኦሮሚያ ላይ አድርጌ
እሺ ቆይ አንዴ pending እያሉ ነው።
እሺ አንዴ ቆይ እሺ
እሺ በዚህ በደወልክበት ነው አ አ
Best Bet ቁጥር ይሄ የደወልክበት ነው አ
እሺ ቆይ አንዴ ስንት ብር ነው
ሺ ብር ሺ ብር መቼ ነው
እ፣ ሶስት ሶስት ሶ- ሶስት ቀን ምናምን ሶስት ቀን ሶስት ቀን ምናምን okay እሺ
ቁጥሩ ልንገርህ ስልክ የምን ቁጥር
የኔ የኔ ስልክ ቁጥር ይሄ በደወልኩበት ነው አላልከኝም እንዴ ይሄ ይሄ አይደለም ይሄ አይደለም ዴ ታዲያ እሺ ንገረኝ እሺ
ዜሮ ዘጠኝ እሺ ሀያ ሁለት እህ ሰማንያ ስምንት እህ ዜሮ ሁለት ሰላሳ ሁለት ዜሮ አራት ሰላሳ ሁለት አ
አንድ ሺህ ብር ነው ያልከኝ አ
ከሶስት ቀን በፊት አንድ ሺህ ብር ምንም ያደረግከው የለም። እሺ ወይ exact ቀኑን ንገረኝ።
እውነቴ ነው ወላሂ
አይ በዚህ ቁጥር ምንም አንድ ሺህ ብር በ- በሰላሳ ያደረግከው ነገር የለም። ወይ ሌላ Best Bet ቁጥር ካለ ንገረኝ።
እኔ በስልክ ቁጥር ላይ ነው
አይ አባ ይሄኛው ምንም የለውም። አንድ ሺህ ብር እ፣ በ- ከሶስት ቀን በፊት አልከኝ። ከሶስት ቀን በፊት በሰላሳ ነው። በሰላሳ ምንም አንድ ሺህ ብር withdraw ያደረግከው ነገር የለም። እሺ
አላርጌለው
ይኸው አባት እኔ ጋር ምንም እያመጣልኝ አይደለም።
ቀኑ ልንገርህ። እሺ ቆይ ቆይ እስኪ ያለ ኮሽ ቀኑን ንገረኝ።
ጉያንስ ማን ይደረባ አለ አለ ማ አለ ጉያንስ ነው ሐሙስ ማታ ላይ
በፈረንጅ ቀኑ ስንት ነው?
እ፣
በፈረንጅ ቀኑ ስንት ነው?
እ፣ ዛሬ ምን ነበረ? ሰላሳ ሰላሳ በቃ በሰላሳ እየውልክ ምንም የለም። በሰላሳ በሀያ ዛሬ ዘጠኝ አይችልሃለሁ ምንም ማታ የለውም ሐሙስ ነው። ማታ ሐሙስ እኮ ገብቶኛል።
አ
ምንም የለውም። እሺ በዛ
ኧረ pending እያሉ ነው። ትናንት ማታ ደውለበት pending እያሉ ነው እኮ እ፣
በሳንቲም ነው ወይስ በቻፓ?
በቻፓ
አይ ምንም ይሄ አባት ምንም የለውም። እሺ screenshot አድርገህ ወይ ቴሌግራም ላይ ላክልኝ።
እሺ ቴሌግራም ላይ ነው የምልክልህ።
እሺ እሺ አባ ቴሌግራም ላይ ምን ነው የምልክልህ?
ይሄኛው ብር አልገባልኝም ብለህ ላክልኝ።
እሺ እሺ፣ አሁን ነው የምልክልህ።
አዎ በቴሌግራም ላክልኝ። አሁን እሺ ያን የእናንተ ቴሌግራም አለ።
እሺ እሺ አሁን ነው የምልክላችሁ።
እሺ አባ